ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ አምቡላንስ ፈልገን ነበረ ከየት አካባቢ ነው
አማኑኤል አጅፕ አካባቢ
ከቤት ነው አይደል አዎ ከቤት ወደ ኮሪያ ሆስፒታል የታመመ ሰው እሺ ፈልገን ነበር መልካም እሺ ኮሪያ communicate አድርጋችኋል እንዴ በቀጠሮ ነው ወይስ በ emergency ነው አይደለም already እዛ admit ተደርገው ነበረ እሺ
እ ከዛ ወጥተው ቤት ነበሩ የነበሩት አሁን ስለደከሙብን ወደዛ ለመውሰድ እኮ በ emergency ነው የሚሄዱት አዎ emergency በ emergency የሚሄዱ ከሆነ ከ family ወደ ኮሪያ ተደውሎ መነገር አለበት እንደዛ ካልሆነ accept አያደርጉም
okay already እዛው ያሉም ሰው ቢሆን already አዎ።
ካርድ ያላቸው የታከሙ ነበሩ አዎ አዎ ታካሚም ቢሆን ቀጠሮ ካልሆነ communication የግድ ነው ሳይዘጋጁ ስንወስድባቸው አይቀበሉ
እሺ አንዴ ቆይ እንደውልና መልሰን እንደውልላችሁ እሺ እሺ
ኮሪያ ስልክ አለ